ሲልጋ ደም በልሜ ትመጫለሽ የኔ አለም ጎኔ ሲልጋ ደም ሲልጋ ደም ከተፍ ባልሽልኝ የኔ አለም አሆይ አሆ በሉላት አሆይ ልቧን እንዳይጨንቀው አሆይ የመውደዷን ቅኔ አሆይ ተቀኝታ እስክትለየው ፍቅር ታሟላሉን ይጣም ያስታምመው ይጣም ያስታምመው አላገናኘንም አብረን እንዳናየው አብረን እንዳናየው ፍቅር ታሟላሉን ይጣም ያስታምመው ይጣም ያስታምመው አላገናኘንም አብረን እንዳናየው አብረን እንዳናየው እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ